Telegram በስልክ
ቴሌግራሙ ላይ እምቢ አለኛል።
ቴሌግራም ላይ
አዎ ቴሌግራም ላይ ላኪልኝ ብላኝ ነበር እና እምቢ አለኝ። ቴሌግራሙ በራሱ ነው ወይስ በዚህ ነገር ነው?
በዚህ ስልክ ነው ዜሮ ዘጠኝ ዜሮ ዘጠኝ በሚለው
አዎ።
ምን ነበር ላ- ላኩ የተባሉት?
አይ ይሄ ይሄ- ይሄ አለ አይደል ወደ ሰላሙ
ምን አሉ? Hello ቢስኪት
እሺ፣ እኛ እንጻፍልዎትና ቴሌግራም ላይ
እ፣
ቆይ መስመር ላይ ቆዩ።
እሺ እኛ ስንጽፍልዎት ይመልሱልናል በዛ
እሺ በጣም ይሆናል። እሺ፣
ካልሄድ የሚለው ነው።
አዎ
አሁን ጽፈንልዎታል፣ በዛው ይመልሱልን። እሺ
እ፣ አሁን ጽፈንልዎታል፣ በዛው ይመልሱልን ከቤት ቤት ሰፖርት እሺ
እሺ